አሎ
ጤና ይስጥልኝ።
አቤት
ከቢጃ ኢትዮጵያ ነው የሚያወልሉት። ፍቅር ግሮሰሪ ማ
ፍቅር ግሮሰሪ።
አዎ አዎ አዲስ የቢጃ የመለያ ቁጥር ልካንበት
እሱ ጋር ደረሰ ቴክስት ልካን ደረሰው። ቴክስት ልንገሮት አሁን
እ እ ቁጥር ነው Hello አዎ፣ ቁጥር ትንሽ ናት የያዛት አሁን
እሺ
ሀምሳ
አምሳ
ሰላሳ አምስት እ አምሳ
ሰላሳ አምስት
እሺ
አርባ ዘጠኝ
አርባ ዘጠኝ
አርባ ስድስት ይህ አዲሱ የደንበኝነት የመለያ ቁጥሮች ነው የያዙት።